ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
ሰላም ዳዊት አሰፋ ነኝ።
እሺ ዳዊት ሰላም ነው?
አለ አለን። እሺ ምን ልርዳዎት?
አይነት ኬክ ትልክላችሁ ነበር የተበላ ነው፣ ግን ሲስተሙ ካራት ያደረገው ነው የቆየ ኬክ ነው።
የመቼ ትኬት ነው?
አይ ቲንክ ዜሮ ሰባት ያለፈው ወር
ኦክቶበር አ-
እ፣ ያለፈው ሰባተኛው ወር ነው አ ሰባተኛው ያለፈው ወር ሰባተኛው ቀን ቀን ነው ሰባት ያለፈው ወር አዎ።
እሺ።
ተስፋ አለ እ
ተስፋ ያለ እንዴ?
ተስፋዬ አለው ውይ የለም እንዴ ይቅርታ ምሳቷል ተስፍሽ ልካዋል ቴሌግራም ላይ አዎ እሺ አሳየዋለሁ በቃ ማን በሚል ስም ነበር ይላክልን
ዳዊት አሰፋ የሚል የለም እሺ እሺ ዳዊት በቃ ቼክ እናደርገዋለን እሺ እሺ